Hello Allô ሄሎ ሰላም አልሽማ?
ሰላም እንዴት ዋልክ?
እግዚአብሔር ይመስገን። cash register ሲም ካርዱ block አድርጎ service book ኡ ላይ ቁጥር የለም ቴሌ ሄደን እንትን ለማለት active ለማድረግ ሄሎ አቤት
ሲም ካርድ cash register ሲም ካርድ block አድርጎ ቴሌ update ለማድረግ ቁጥሩ የለ- አናውቀውም። እንትን service book ኡ ላይ ደግሞ አልተጻፈም።
ሲም ካርድ እኮ አዲስ ነው በድርጅት ስም የምትገዛው።
ገዝተን ወደ እናንተ ነው የምንመጣው።
አዎ አዎ
ሲም ካርዱንና document ይዤ ልምጣ።
አዎ በንግድ ፍቃድ ስም አዲስ የ cash register ሲም ካርድ ብለህ ትገዛለህ አለ።
አ፣ ከዛ እናንተ ጋር ይዘን እንምጣ።
አዎ
እሺ እሺ እሺ ቆይ ትቀበላለች። አንዴ ጠብቋት ትቀበላለች።
እ እ እኮ ወረፋ አለባት። ሄሎ የ cash ወይዬ።
register ሲም ካርድ ያው አናግራት። ሄሎ እሺ። ሰላም ነው እና አለን የ cash register ሲም ካርድ ብለህ ነው እሺ የምትገዛው?
የ- ከቴሌ ጋር አዎ ቴሌ ሄደህ የ cash register ሲም ካርድ ብለህ አዲስ ትገዛለህ።
አዲስ አዲስ ነው።
እሺ የ cash register ሲም ካርድ ብለህ አዲስ በንግድ ፍቃድ ስም ትገዛለህ።
አዎ እሺ እሺ።
ወደ እናንተ እንመጣለን ይዘን ነው።
አዎ ማሽንና ደብተርህን ይዘህልን ትመጣለህ። አዲስ የ cash እሺ።
register ሲም ካርድ ብለህ እሺ እሺ